Hello፣ ጤና ይስጥልኝ ሱዛን ቢውቲ።
ጤና ይስጥልኝ ሱዛን beauty ነው።
አዎ፣ ከ Afriwork Freelance ኢትዮጵያ ነበር የደወለው።
እሺ፣ እንዴት ነሽ?
አለን እግዚአብሔር ይመስገን። በየውበት ሙያ አሰልጣኝ vacancy አውጥታችሁ ነበር አይደለ? ትላንትና።
አዎ፣ አዎ፣ እሺ፣ ያስቸገሩት ነገር አለ እንዴ? payment pending ላይ አግኝተነው ነበረ።
አዎ ክፍያ ላይ ማለት ምንድን ነው ያስቸገሩት?
ክፍያ ላይ okay ስለው በ CBE account እምቢ አለኝ። CBE ማለት just ንግድ ባንክ mobile banking አይደለማ፣ ሌላ ማለት አዲስ ነው። በምንድን ነው በንግድ ባንክ ስሞክር እምቢ አለኝ እና ለዛ ነው እንትን ያልኩት።
ቴሌብር ውስጥ መጥ- አይጠቀምም?
ቴሌብር okay ይጠቀማሉ።
ቴሌብር አለው እዛ option ላይ።
እምቢ እያለኝ ሁለቱንም ሞክሬው ነበር ያለኝ ግን አሁን refresh ሞክረውና ምስላንበትን ልደውልልሽ ሞክሬ ልደውልልሽ በዚህ እሺ ይቻላል። refresh የሚለውንም button ካልነኩት ደግሞ እሱም ቢነኩት ጥሩ ነው። እሺ update ያደርግልዎታል እንደ አዲስ።
በቃ እንደሱ አድርጌ ልሞክረው።
እሺ የሚያስቸግር ከሆነ ይደውሉልን።
እሺ እሺ መልካም እሺ